hello
ወይ ወይ ጤና ይስጥልኝ።
ጤና ይስጥልኝ። አክሱማይት Ride ነው።
እንትን ከአሶሳ ከአዲስ አበባ ወደ አዲስ አበባ ለገለበት
okay። ከአዲስ አበባ ወደ አዲስ አበባ መሄድ አይቻልም። ይቅርታ ከ- ከአዲስ አበባ ወደ አሶሳ እ ከአዲስ አበባ ወደ አሶሳ
ይቅርታ ከአዲስ አበባ ወደ አዲስ አበባ መሄድ አንችልም።
እ ትግራይ ውስጥ ነው የሚሰራው።
ነው አዎ፣ እናመሰግናለን።